ሄሎ
ሄሎ፣ አቤት።
ሰላም ነው?
አሎ
እ ከናሪ ነበር እንደውልልህ ቴሌ እ እ ና- ከቴሌ ነበር እንደውልልህ እሺ።
እ ቴሌ ብር በእኛ ስር ተመዝግበ ነበር አይደል?
አዎ ሁለት ሶስት ደውላችሁ እመጣለሁ ብላችሁ ነበር። ዛሬ ደግሞ እኔ አሞኛል፣ ቤት ነው ያለሁት።
ኦኬ ዛሬ መቼ አንተን ነበር?
ድርጅቴን ነግራችሁ ነግሬያችሁ ምናምን እመጣለሁ ብላ ብለሽኝ ነበር። አንቺ ሁኚ አላወኩም።
okay አዎ ልጆች አሁን ዛሬ እየ- እየመጡ ነበር እና እኔ ዛሬ ትንሽ አሞኝ ዝግ ነው።
okay ስለዚህ ሌላ ቀን በሚመጡ ሌላ ቀን መቼ ላይ ነው free የምትሆኑት የምትወጡበት ቀን?
እስኪ እደውል እነግርሃለሁ ማለት ልጅ ልምጣ እኔ ቴሌ የሆነ ሰዓት ላይ free በመሆን ሰዓት አይ ይቅርታ ቴሌ ሳይሆን ልጆቹ ናቸው የሚመጡት።
እሺ። እነ ሳምሪ ምናምን ነበሩ የዛን ያስመዘገቡኝ።
አዎ እነ ሱዛን ይመጣሉ።
ችግር የለም ሳምሪን አስታውሻት ወይ እንትን እንዳለው እዛው ሰፈር ስለሆነች እሺ አባ እሺ ዛሬ ስለማይመቸኝ
እሺ እሺ